ጎመን ልወዳው ሄሎ አቤት። ሰላም ነው።
እግዚአብሔር ይመስገን።
ሆፕ ሆፕ እና ኢትዮ ቴሌኮም ወደሚያዘጋጁት አገልግሎት ተመዝግብ ነበርና የምን አገልግሎት
የራዲዮ
እህ
የራዲዮ አገልግሎት ማለት ነው እሺ
እና ሶስት ብር ከፍዬ ነበረ እና ሳልጨርሰው ስልኩን ዘግብ ዝም ብዬ አምስት ደቂቃ ሆነው ዘ- ዘጋሁት። አሁን ድጋሚ ለመጠቀም ይችላል አይደል?
ከሀያ አራት ሰዓት በኋላ አገልግሎት አዲስ ነው የምትለው
ከሀያ አራት ሰዓት በፊት ነው የሞከርኩት ማለት አስራ ደቂቃ ራዲዮ እንደተጠቀሙ ከዛ የሆነ እንትር እንትሉ ሊረውት ከዚ ደግሞ መልሼ ስማ
ሀያ አራት ሰዓት ካልሞላው መጠቀም ትችላለህ።
ድጋሚ አስራ አምስት ደቂቃ መልሼ ማለት ነው አዎ አስራ አምስት ደቂቃውን የቀረ